Hello, ¿tienes un ቤት?
ጤና ይስጥልኝ።
ጤና ይስጥልን ቤቶች ዛሬ ባለው
ቅድም ደውዬ ነበር። ሶስት ሶስት ነው ሁለት ጊዜ ዊዝድሮው አድርጌ እስካሁን አልገባኝም።
ስንት ቤት ነው ንገረኝ? አብሮ ዜሮ ዘጠኝ አስራ ሶስት ዘጠኝ አስራ ሶስት የቤት ስልክ ቁጥር
እንኳ ሰላሳ ሶስት ሰላሳ ሶስት ሰማንያ ሰባት ሰማንያ ሰባት ሰማንያ ስምንት
አዎ አባቴ አሳውቀንልሃል ኦልሬዲ እ እ አሳውቀንልሃል ኦልሬዲ እኮ ከትላንትና ጀምሮ ኮሮ እንደዚህ እያላችሁኝ ያላችሁ አዎ አባቴ ለብዙ transaction ነው ያለው እሺ ለዛ ነው ብዙ ሰው ነው ተራ ሄሎ
ሄሎ ሄሎ ሄሎ አይሰማም ይቆራርጣል፣ አይሰማም።
እሺ አሁን አይሰማም
ሄሎ ሄሎ ሄሎ ይሰማኛል እኔ ሄሎ ሄሎ አይሰማም አሁን ይሰማል።
እሺ ከትላንትና ጀምሮ ነው ያልከኝ አዎ ከሌሊት ጀምሮ
እኮ አባቴ ለ- ያንተ ብቻ አይደለም ሁለት ቀን ሶስት ቀን የፈጀባቸውን ሰዎች አሉ። እስካሁን ድረስ ብዙ transaction ስላለ ነው። እሺ ሳንቲምፔ የ sy- የ system ችግር ስላጋጠማቸው manually ነው አሁን እያስገቡ ያሉት። ስለዚህ ተራ በተራ ስለሆነ እያስገቡ ያሉት ለዛ ነው። ትንሽ ታገሰን። አሁንም ድጋሜ አሳውቅልሃለሁ ያንተ ነው።
Okay አሁን withdraw ብናደርግም እንደዛው ነው ማለት ነው።
እ፣ ምናልባት በቻፓ ትሞክራለህ።
Okay እሺ። እና ትኬት በአንድ ምናምን ሲፈላ ቦነስ የለውም ቤስት ቤት ላይ እ እ ትኬት እም፣ በአንድ ምናምን ሲወድቅ ቦነስ የለውም።
አለው አለው ኦንላይን ላይ ቦነስ ይሰጣል። እንዴት ነው ማውጣት የሚቻለው ቦነሱን? ማለት
ቦነስ አንድ የለህም አሁን ማለ
አዎ፣ በአንድ የወደቀ ትኬት አለኝ፣ ግን ቦነሱን አያሳየኝም።
አ እ፣ ቦነስ እንትን ለማለት ማለት ነው። ምናልባት ጉርሻ የጉርሻ የሚለውን op- option ስትነካው እዛው እ፣ በ- game ኦቹ ላይ ማለት ነው ስለ ቦነስ የሚገልጽ እ፣ option አለ እና እሱ ላይ ህግ አለ እና የ- ምናልባት በአንድ lose ም ካረክ በኋላ አዎ፣ እ፣ ከ total odd ኡ ወይም እ፣ ሙሉ በሙሉ ትኬት ላይ ያለው odd አለ አይደል? Total odd አዎ።
እሱን lose ካረክበት ወር ስታካፍለው result ኡ ግዴታ ከሀያ በላይ መሆን አለበት። In return አንተ ብር እንድታገኝ ማለት ነው ወይም ደግሞ ቦነስ እንዲኖርህ።
Okay እሺ፣ thank you እሺ እኛም እናመሰግናለን። እሺ መልካም ምሽት። አባ።
እሺ።
እሺ እሺ